ሰላም ጤና ይስጥልኝ።
ሰላም ነው። ወደ ቴብር በሀያ ዘጠኝ በሀያ ዘጠኝ ብር ልኬ ነበር እስካሁን አልገባም።
ሀያ ዘጠኝ ማለት ሳምንት ነው እኮ አይደል?
አዎ እሺ ስልክህን ንገረኝ።
ዜሮ ዘጠኝ ሰላሳ ስምንት እሺ ሰላሳ ሶስት
ሰላሳ ሶስት አስራ አንድ ዘጠና ዘጠና አዎ
ስንት ብር ነበር?
አምስት መቶ
እሺ አንዴ ሊል ጠብቀኝ። እሺ
ነው በሰላሳ ዜሮ ዘጠኝ ነው የሚለው
እሺ በሰላሳ እሺ በሰላሳ ያለህ transaction የሀያ ብር ብቻ ነው። እሱም deposit ነው።
በሰላሳ አዎ September ሰላሳ እ ያለህ transaction ማለት ነው። ሀያ ብር ነው። እሱም deposit ነው።
ማታ አራት ሰዓት ምናምን ከሆነ በኋላ ነው ያስተላለፈው። አይሆን ማለት ነው።
እስቲ ምናልባት በሀያ ዘጠኝ ሌለህ ግን በሀያ ዘጠኝም የለም
በሰላሳ ነው የሚለው ፎቶ አንስቼ ላክልሽ ቴሌግራም ይቻላል። ምን ምን ነው አምስት መቶ